ጉዳይ
ሰላም ነው?
ሰላም ሰላም አቤት፣ ቢኒያም ሰላም ነው?
እባላለሁ። ሰላም ነው።
እንዴት ናችሁ?
ለመመዝገብ ነው ጉዳይ- በባለሙያነት?
እ?
አዎ።
hello hello
እኔ ሰራተኛ ነኝ።
ለመመዝገብ ነው የደወሉት? hello አይደለም አይደለም፣ እኔ እሺ።
ባለፈው ተመዝግቤያለሁ ተመዝግቤያለሁ። እ፣ እኔ እሺ።
ባለፈው ተመዝግቤያለሁ ተመዝግቤያለሁ።
እሺ አይሰማም እ፣ እንትን ወደ እዛ ይሰማኛል።
ሀያ ሁለት ጋር ጉዳይ የሚል አንብቤ ሄጄ ነው የእናንተ ቅርንጫፍ ነው ወይ ለማለት ፈልጌ ነው።
አይ የኛ እ?
ኩ- የኛ ቅርንጫፍ አይደለም። እኛ ቅርንጫፍ የለም። ቢሮአችን ጎተራ ፔፕሲ ፋብሪካው ጋር ነው የኛ።
እሱን አውቀዋለሁ መጥቼብሃለሁ። ግን አጋጣሚ ደግሞ ወደ እዛ ሀያ ሁለት ጎላጎል ህንጻ ጋር ጉዳይ የሚል አይ።
አይቼ እዛ
ሀያ ሁለት ጎላጎል ጋር ጉዳይ የሚል ካዩ የኛ አይደለም።
ነው አይደል? እሺ አዎ።
በቃ።
እሺ መልካም ቀን።